ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እንባ ጥቆ- እንባ ጠባቂ ተቋም አዎ
እኔ መንግስት ሰራተኛ ነበር ከዚህም በፊት እ
እና ጡረታ ሳይከበርልኝ ታምሜ ወጥቻለሁ። አሁን ተባሬም ሳይሆን እና ጡረታ ሊከበርልኝ አይችልም።
ከየት ነው የሚደውሉት?
ከአዲስ አበባ ነው ስራ የነበረው፣ ክፍለ ሀገር ነው የክፍለ ያው ሀገር?
የመንግስት የ- ወደ ወለጋ
ኦሮሚያ ስልክ ስላለን እዛ ደውሉላቸውና ጠይቋቸው እስኪ ስልክ ልስጦት። እንባ ጠባቂ ስላለን እዚያ
እሺ ይቻላል።
ዜሮ አንድ አንድ
ቆይ እስኪ ዜሮ አንድ አንድ አራት ሰባ
አራት ሰባ ሰላሳ ሶስት አርባ አንድ ቆይ አራት ሰባ
ሰላሳ ሶስት አርባ አንድ
አርባ አንድ ሰላሳ ሶስት አርባ አንድ
አርባ አንድ
አዎ
እሺ ደውዬ እጠይቃለሁ።
መልካም
እሺ መልካም